ጤና ይስጥልን። አምቡላንስ
hello hello።
hello፣ ናት አቤት አቤት፣ ይሰማል።
እንዴት ነሽ? ሰላም አይደል?
እግዚአብሔር ይመስገን።
አሉ ይመስገን። እንትን service ፈልገን ነበረ ከአዲስ አበባ ወደ ሀረር ያመው ሰው ለመውሰድ ብለን።
okay፣ የታመመ ሰው አ መቼ ለመቼ የተፈለገው?
ለሰኞ
ከአዲስ አበባ ወደ ሀረር።
አ ምን ነበር ህመማቸው?
እንትን ነው እ፣ ወገባቸው አደጋ ደርሶ እንትን ነው ተሰርቶ ምናምን ሁሉ ነገር ተስተካክሏል። አሁን በቃ ወደ ቤት ለመግባት okay፣ ምን ስብራት ነበር ከመውደቅ ጋር ወይ ከአደጋ ጋር የተያያዘ አደጋ ጋር የተያያዘ ነው።
ነበር። አሁን ግን ህክምናቸውን ጨርሰው ወደ ቤታቸው ነው የሚሄዱት።
አ ኦክሲጅን ይጠቀማሉ።
አይጠቀሙም፣ okay፣ የሚጠቀሙት ነገር የሌሎች የህክምና ነገሮች የላቸውም።
ምንም ነገር የለም።
መልካም። ስለዚህ እ፣ ክፍያችንን calculate ላድርገውና
እሺ መልሼ ደውዬ ላሳወቅዎት፣ ግን እ፣ እሺ።
የአከፋፈሉን ሂሳብ ልንገሮት። ምናልባት እሺ።
single trip ኡ ወይ ለመሄድ ብቻ አምስት መቶ ሀያ አምስት ወይ አምስት መቶ አስራ አምስት ኪሎ ሜትር ከሆነ አ እ፣ ደርሶ መልስ እ፣ ጨምሮ ስለሆነ የምናስበው single trip ኡን በሁለት አባዝተን የተመለስንበትን ጨምሮ አ እሱን በአንድ ኪሎ ሜትር ደግሞ አምሳ ብር ነው ምና አሚን አምሳ ብር ነው አ sorry፣ አንድ ጊዜ ጠብቁኝ።
እሺ በኪሎ ሜትር ደግሞ ስልሳ ብር ነው የምናስከፍለው። so calculate ተደርጎ የሚመጣው ሂሳብ ነው እ፣ የሚሆነው። ግን መልሼ ደውዬ ላሳውቃችሁ calculate አድርጌ እሺ ናት።
መልካም እሺ።
እሺ